ಇಲ್ಲ ಇಲ್ಲ ሰላም ጤና ይስጥልኝ ጤና ይሁን አቤት ሄሎ ይሰማል ምን ልርዳዎ ሄሎ ድምፅዎት ይቆራረጣል አቤት እሺ
እኔ ስደውል የሚጫወተውን እንዲፈታ ፈልጌ ነበር።
ለመጠቀም ፈልገው ነው
አይ እኔ ስደውል የሚጫወተውንና ደግሞ ሁለት ብርም የሚቋረጠውን እንዲፈታ ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ የደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ።
እ? ኮከብ- ኮከብ ስንት ነው?
ኮከብ ዘጠኝ ሰማንያ አምስት ይመስላል
እሺ፣ ኮከብ ስድስት ሰማንያ አምስት መሰላል ኮከብ ዘጠኝ ዘጠኝ ሰማንያ አምስት ይመስላል ሰማንያ አምስት ይመስላል ብሎ ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ። እሺ